ሙሽራ እዛ ነው እንዴ ያለው? እዛ ነው አይ ያለው?
ወጣሁ ወጣሁ።
ሁለቱንም ሰጠውክ?
ኧረ አልሰጠችኝም። አንድ ነው ያለችኝ። ደውይላት አታነሳም።
እ የእነሱ ስልክ ደግሞ አይነሳም።
ያው ምን ይሻላል ታዲያ?
አይ እሺ፣ እሱ ተመለስና አገ- አገናኘኝ። ለምን ሌላ አድር እየነበረ እሺ ቼክ አደርጋለሁ ብዬ ወጣ ይሞት ስለነበረ
እ፣ አይ በቃ እስኪ እሺ፣ ቆይ አንዴ እንትን ልበልና መልሼ ልደውልልህ።
እሺ